እና ከዛ በላይ ሊሰራበት የሚችለው ነው። ከመጀመሪያው ላይ ቤት የሚያደርገው ምንድን ነው? ሁለተኛው ላይ ስልጠና አለ። ስልጠናውን ከወሰድክ በኋላ ወደ ስራ ትገባለህ ማለት ነው። ለስልጠና ደግሞ አንድ ሺህ ብር የት አካባቢ ነው? አንተ የት አካባቢ ነው?
Hello ጤና ይስጥልኝ። ምድር ገበያ ነበር የምደውለው።
እሺ
እኛ ጋር አጋር ለመሆን ተመዝግበው ነበር።
ተመዝግቤያለሁ መሰለኝ።
እም እም እሺ እሺ እሺ።
ያልገባዎት ማስረዳዎት ማግዞት ነገር አለ።
እስኪ መንገድ ላይ ስለሆንክ አሁን በቃ እሺ በዚህ ስልክ ይደውሉልኝ።
እሺ እሺ